አዎ ይሄኛው የዛሬ original ID hello የገባበትን ቁጥር ልንገርህ።
hello አቤት አቤት፣ አይሰማም።
ይሰማኛል። አሁን ቁጥሩን ልንገርህ።
አ- የ- የ- የ- የጫወትኩበት አይ አይደለም፣ ስድ- አዎ።
ስድስት መቶ ብሩን የላክበት የገባበት ቁጥር ማለት ነው።
የገባበት ሁለት ሶስት ስልክ ተጠራጥሬ ነው። ዜሮ ዘጠኝ እኮ አስራ አምስት ልንገርህ፣ አይ ሀያ እኔ ዘጠኝ ልንገርህ እሺ ስላገኘሁት አይሽ ወደ ዜሮ ዘጠኝ አስራ አምስት እሺ ሀያ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ስልሳ ነው የገባው።
እሱ ደግሞ አልገባልኝ እያለኝ እስካሁን ድረስ አይ ገብቷል፣ ይኸው እያየሁት ነው system ላይ እሺ እሱ account ላይ ጨምሮለታል።
በ account ላይ ጨምሮልበታል አይደል?
አዎ በሀያ ሁለት ቀን ማለት ነው። በሀያ አንድ እሺ።
ነው እዚህ ያደረገው፣ በሀያ ሁለት ገብቶለታል እሱ ላይ ዜሮ ዘጠኝ አስራ አምስት ሀያ ዘጠኝ ሀያ ሰባ ዘጠኝ ዘጠኝ ሰባ ዘጠኝ ስልሳ እሺ ያዝከው